hello ጤና ይስጥልኝ። ፓስተር ከብስክሌት ምን ልርዳዎ
አይስጥልኝ withdrawal አርጌ ነበርና approve እንድታደርግልኝ።
በዚህ ስልክ ቁጥር ነው።
አዎ እሺ፣ ስንት ብር ነው?
ሰላሳ ሺህ አስር አስር ሺህ ሶስት ላይ የዛሬ ነው አይደል?
አዎ አሁን ቅርብ ሰዓት ከሀያ ደቂቃ ወይ አስራ አምስት ደቂቃ አንዴ መስመር ላይ ጠብቁኝ። እሺ፣ ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት አዎ
እሺ confirm ተደርጓል። process ላይ ነው ይገባሉታል።
እሺ፣ thank you።
እናስቀምሽ